ሁሉ ስፖርት እባክህ።
ሁሉ ስፖርት ናት።
አዎ በእንትን ቴሌብር አቁማችሁ ነው?
አይ አላቆምንም። technical የሆነ ችግር ገጥሞን ነው።
አዎ፣ አሁን እኮ check ተማሪ ሳደርገው ፈልገው ነው?
እዛው ሰ- እኔ አንበሳ ምናምን ነው ያለው እዛ ጋር። እኔ ደግሞ አንበሳ አልጠቀምም። ቴሌብር ለማድረግ ስፈ- ፈልገው ነው።
አዎ፣ አሁን በምነግሮት መሰረት ማድረግ ይችላሉ።
በምን እንዴት አድርጌ?
ስልክ ነግሮታለሁ። ወደዛ ስልክ deposit ያደርጉና አይ እኔ እንደዛ- አይ እንደዛ አልፈልግም። ይቅርታ፣ እሺ ይቅርታ፣ ይቅርታ።